ጤና ይስጥልን። ቢዛ ኢትዮጵያ የደነኛ ባኩት መልርዶ አብረስ ለን ከጉጃ ባላ እንዳለም ደውሎ ማሽን ተብረስ እሺ፣ ደንበኛችን ቢጂ አይዲዎት ይንገሩን።
እ ቢጂ አይዲ ወይም ኮድ ይንገሩኝ የእርሱ
እሺ ሲዲ አይዲ ንገሩ
አለው እኮ ሌላ ወይ?
የማሽን ቁጥሩ ነው።
አዎ ኮድ እሺ።
የሰጣችኋል አይደለ?
አዎ አለ። እላዩ ላይ ያለው ነው።
አይ ሳይሆን በ SMS ወይም ደግሞ በአጭር የጽሁፍ መልእክት የተላከሎትን ነው የሚነግሩት።
የልብስ ካርድ ነገር ላይ ነው ያለችው።
አዎ እሺ እንትን የሆነ የማሽን ካርድ አለ። እስኪ እዚህ ስር እዚህ ቆይ አንዴ እደውልልሻለሁ እናቴ።
እሺ፣ ደግሞ ይደውሉ ዘንበኛ።
እሺ።
ሌላ መረዳት ነገር አለ?
አይ ሌላ የለም፣ እሱ ብቻ ነው። ግን ቆይ አንዴ ካርዱ እንደፈልገውና እደውልልሻለሁ።